ሄሎ ጤና ይስጥልኝ ቺፕቺፕ
አዎ ሰላም ነው።
ሰላም
እንትን ፈልጌ ነበር። Liptomil ወተት ይኖራል?
ምን አሉ?
Liptomil ወተት ይኖራል? የጣሳው
application ኑ ላይ የለም አትሩት ነው።
አዎ አላመጣልኝም።
okay አዎ፣ እዛ ላይ ከሌለ ያው አልቆ ነው የሚሆነው product ኡ።
okay ማለት በአማር- አማርኛ type አያደርግም እና ስልኬ okay ዝም ብዬ ነው Liptomil ብዬ የጻፍኩት።
okay አሁን ወተት ያለው አሁን ኒዶና አፕላክ ብቻ ነው።
እሺ አመሰግናለሁ።
እሺ እሺ መልካም ቀን።